hello ሰላም ጤና ይስጥልን ቤተሰቤት።
አብሮ ይስጥልን። እንትን ኮተቤ አካባቢ shop አላችኋ?
አዎ አለን።
ኮተቤ ምኑ ጋር ነው? እዛ
ወደ ዜሮ ሁለት ቀበሌ ዜሮ ሁለት ቀበሌ ሁለት ምን ፎቅ ነው? ፎቅ ላይ ነው ምንድን ነው? አካባቢ
እስቲ ቆይ አንዴ ጠብቀኝ።
እሺ
hello እስቲ ኮተቤ ዜሮ ሁለት መጨረሻው ጋር ነው። ኮተቤ ዜሮ ሁለት ብላችሁ ነው የምትሄዱት አይ፣
መጨረሻው ጋር።
እሺ እሺ መልካም ቀን።
ለሁላችን